ሄሎ
አቤት
እናት ቅድም አምስት ሰዓት አራት ሰዓት ላይ ደውዬ ነበረ እሺ እና እናስተካክለዋለን ብለህ ወደ ሁሉ ስፖርት ብር ልኬ ከቴሌ ብር እም፣ ብሩ የለም እንትን ቴሌ ብር ላይ ደግሞ ስገባ ተልኳል ገብቷል ይለኛል።
ልከውልህ ነበር
አ- ኧረ እኔ ነኝ የላኩት
እኮ ልከውልን ነበረ።
የት ቴሌግራም ላይ።
እንትን ይኸውልሽ አ፣ የ- የቴሌ ብሩን እ፣ እንትን link ኡን ላክልን የተላከውን አለች ስልክ ቁጥር ላኩላት ምናምን እናሳውቃለን ብላ ያው አሁን አ፣ ሶስት ሰዓት አ- አራት ሰዓት ነው ማን ልበል ስሞትን እ፣ ተስፋ ነህ
ተስፋ ነህ
አ።
ተስፋ ነህ
ሰላም ሙሉዓለም
ተስፋ ነህ ጌታሁን ነው ሙሉዓለም ሙሉዓለም ቴ- እንትን ላይ እ፣ ቴሌግራም ላይ ከሆነ ጽናት ነው የሚለው በአማርኛ እ፣ ጽናት ጽናት አ፣ ጽናት አ።
እሺ እሱ እኮ ገና ነው አሁን ቅርብ ሰዓት ስለላኩ ብዙ ኧረ የተላኩ ጠዋት ነው ናቸው። የትላንትና ትላንት ትላንት ነው ትላንት የትላንትና ብዙ የላኩ ስላሉ እነሱ ሲጨርሱ ነው ወደ እነ ዛሬ የምንገባው። ለዛ ነው የቆ- የቆየቦት ትንሽ ይጠብቁ።
እኮ ሲሰማ ችግሩ ያልገባው አዎ አዎ